ሄሎ ሄሎ ሄሎ።
አቤት ሰላም ጤና ይስጥልኝ ቤተሰብ
እሺ አብሮ ይስጥልኝ። እሺ እንትን ፈልጋ ነበረ ትላንትና ትላንትና ማታ ሌሊት እሺ
ከቴሌ ብር ሀምሳ ብር አስገብቼ ነበር የሆነ account እሺ
ቤተሰባ አስዳንኩት ከዛ አልገባልኝም።
እሺ አባ- ከቴሌብር የደረሰ እንትን አለ አይደለ? የ text message ሪፖርት አዎ፣ ያረክበት አዎ።
text አዎ፣ እሱን ቴሌግራም ላይ ላክልን። እሺ
በ- በምን ላክ በዜሮ ዘጠኝ ዜሮ ሶስት ስልክ ያዙ።
እ፣ ቆይ እስኪ እሺ ዜሮ ዘጠኝ ዜሮ ሶስት
ዜሮ ሶስት አዎ እ
ሰላሳ ሰባት
ሰላሳ አርባ አራት አራት ይቅርታ ይቅርታ አርባ አራት
እ፣ ሶስት ሶስት አርባ አራት ሰላሳ ሰባት አርባ ሰባት
ሰላሳ ሁለት አርባ ሰባት ሰላሳ ሰባት ሰላሳ ሰባት አርባ ሰባት
ሰላሳ ሰባት አርባ ሰባት ነው።
አዎ አርባ አራት ሰላሳ ሰባት አርባ ሰባት
እሺ
እሺ ሌላ ጥያቄ ካለ እዛ ኦንላይን ስትጠቀም የ account ችግር ምናልባት ይገጥም የሚል ራሱ guide የሚያደርግ አለ። እሺ አባት አንዱ አንዱ account ብቻ ሳይሆን ሁለት account አሁን መቶ ብር ከሲቢኢ ብር ላይ አስኜ ነበር። እሱንም አልገባልኝም። የእሱ ትንሽ ሊያረጋጋ ብዬ ነው።
እኮ አሁን text በደረሰ ቁጥር እሱንም መላክ ትችላለህ። ችግር የለውም አባት።
እሺ ሁለቱም ልክልሻለሁ። በቃ እሺ ሁለቱም በ- በምን- ከቴሌብር የደረሰ text እና ከዛ ደግሞ የደረሰኝ- የላክበት የላክበትን የቴሌብር ቁጥር ለሁለቱም ማለት ነው። የላክበትን የሌ- የቴሌብር ቁጥር እና ያስገባህበትን የቤት ቤት ቁጥርህን አንድ ላይ ለእያንዳንዱ ጻፍና ላክልን። እሺ
እሺ እሺ፣ እናመሰግናለን። መልካም